ነው።
ሄሎ
ስፖርት ነው ወክምነት ነው።
ሲስተም አይሰራም አይደል የእናንተ?
አዎ እየሰም- እየሰራ አይደለም። ዊዝድሮ ነው ምንድን ነው የፈለጉት? ዊዝድሮ ነው ዲፖዚት ነው የፈለጉት?
ሲስተም ማለት ኦንላይን የምንጫወት ሰዎች ብር ማውጣት እና ማስገባት እየፈለግን ማስገባት እንችላለን፣ ማስወጣት ግን አልቻልንም። ምን እናድርግ?
እሺ የእንትን ብራንች ፔመንት የሚል አለ አይደለ?
ብራንች ፔመንት የሚል አለ።
አዎ ወጪ ላይ ማለት ነው።
እሺ ዊዝድሮ ላይ አዎ ዊዝድሮ ላይ እሱን ሲነኩ እሺ።
ኮድ ይሰጡታል።
እሺ ከአምስት ሺህ በላይ ማውጣት አይችሉም። እስከ አምስት ሺህ ይጻፉና ኮድ ይሰጡታል። እሱን ኮድ ይዘው እ፣ እ።
ስሞት ሙሉ ስሞትን እና ሁሉ ስፖርት የሚጠቀሙበትን ስልክ ይዘው ቴሌግራም ላይ እ፣ text ያደርጉልን፣ እኛ እናስገባሎታለን እና የ account ደግሞ ቁጥራችሁን CBE ወይ ደግሞ ቴሌብር
ከአምስት ሺህ ብር በላይ ካለ እንዴት አድርገን ነው እንትን ምንለው? ሁለት ጊዜ ለጊዜው- ሶስት ጊዜ አድርገን አዎ
አይደል? አሁን እ፣ branch payment በሚለው ልግባና
branch withdraw payment ላይ ላድርግ፣ ከዛ አዎ።
ኮድ ይልክልኛል አይደል?
ኮድ ይልክሎታል።
እሺ
እ፣ ኮዱን እሱን ኮዱን አድርገው ስል- ስሞትን እና ወዴት እንደሚተላ መተላለፍ እ፣ እንደሚፈልጉ ባንክ።
CBE ወይ ቴሌብር ከሁለት okay።
አንዱ መርጠው ማለት ነው።
እሺ የእሱን account ቁጥራችሁን አድርገው ይላኩልን።
እሺ እሺ።
እሺ